ያማካርከኝ እንጫወታለሁ የወቀቤን ልክን አሳይካለሁ ጭፈራውማ ያደኩበት ነው በሊያስ ተጫወት ጎበዝ ምንድን ነው
አሳይ ጨዋታ ያለፈ አንዱ ለጨዋታ ያኔ ተጫውተናል ትውስ ቡጊ ቡጊ ብዙ ብዙ አይተናል በማረንጌቻቻ በረካ ልባችን እንጫወታስ የታል ትዝታችን ከበርቻቻ ከበርቻቻ